ને बताओ
ጤና ይስጥልኝ እህት ሰላም
ትናንትና ማታ ወደ አራት ሰዓት ተኩል እና ወደ አራት ሰዓት ከአርባ አካባቢ እሺ
ሰባት መቶና አምስት መቶ withdraw አድርግቼ እስካሁን አልገባልኝም።
እሺ በዚህ ስልክ ነው አዎ በዚህ ስልክ ነው እናት።
እሺ check ላድርግልህ ከአንዴ ጠብቀኝ አይ እናት
ስንት ብር ነው ስንት ብር ነው ያልከኝ አምስት መቶ እና ሰባት መቶ
ቴሌብር account አስራ አምስት ሀምሳ ሁለት አርባ ዘጠኝ አስራ አንድ አ confirm አድርጌልሃለሁ ትንሽ ቆይቶ ይገባልሃል እሺ አይ እሺ እናት ተደውልና አመሰግናለሁ።
እናመሰግናለን መልካም ቀን አይ መልካም ቀን አንቺ